ነው እባክዎ የምንለው።
ሰላም ጤና ይስጥልን።
አብሮ ይስጥልን።
ባለፈ ደውዬ ነበር ቅዳሜ
እሺ ከአካውንቴ ወደ ቴሌ ብር transfer አድርጌ ነበር ግን አልገባም። እሁድም በቅዳሜ አንድ አንድ ሺህ ሁለት ሺህ በእሁድም ሶስት ሺህ
ስልክዎትን ይንገሩኝ።
ዜሮ ዘጠኝ አርባ ሁለት
አሁን በደወሉበት ነው።
አዎ አዎ
እሺ ተላልፎሎታል። መልስ ስናገኝ እናሳውቆታለን።
እሺ የቅዳሜና የእሁድ ነው።
ሶስት ሺህ ብሩ ነው የእሁድ።
የእሁድ ሶስት ሺህ የቅዳሜ አንድ ሺህ አንድ ሺህ ሁለት ሺህ
እሺ